ሌላው best bet?
አዎ ድሮ የፈለግነው።
እሺ አሁን የደወልክበት ስልክ ቁጥር ነው የቤት ስልክ ቁጥር?
አዎ
መቼ ነበር ያደረገው? ሄሎ አዎ ይሰማል።
መቼ ነበር ቪዲዮ ያደረከው?
አስራ ሁለት ሰዓት ጠዋት አስራ ሁለት ሰዓት እሺ።
እስካሁን ገንዘብ አልለቀቅም።
እሺ እሺ check እያደረኩልህ ነው። ሶስት መቶ ብር ነው አይደለ?
አዎ እሺ ይገባል አልሽ። በቻፓ አንዴ ትንሽ ስለሚቆይ ነው፣ processing ላይ ነው።
ቻፓው ደወልኩት። አሁን የ bet bet ናቸው አለ።
እነሱ ጋር ነው ብሩ ወጪ ሆኖ እነሱ system ላይ ነው ያለው።
አ፣ ትንሽ ስለሚቆይ ነው። እሺ ቻፓዎች ጋር ትንሽ ይቆያል transaction፣ ለዛ ነው። ይገባል ዛሬ ጠብቀው።
ተመልሷል እያሉ አይደል እንደ ቻፓዎቹ አልተመለሰም።
ምንድን ነው እነ- እናንተ ጋርም ስትደውል እንደዚህ ትላላችሁ፣ እነሱ ጋርም ስትደውል እንደዚህ ይላሉ። እንዴት እኛ አልተመለሰም። እኔ screenshot አድርጌ እልክልሃለሁ ቴሌግራም ላይ ማስረጃ ካስፈለገ። አልተመለሰም። እሺ processing ማለት ከተመለሰ ወደ account failed ይል ነበር status ላይ failed ብሎ ይመልሰው ነበር ብሎ ወደ bet bet account። አሁን ግን ገና processing ላይ ነው የሚለው። ፕሮሰሲንግ አይደለም ደግሞ
ምን ለምን እንደ ቆይ እንደዚህ የምትይኝ እሷ እራሱ አሁን ደውዬ ለስም አለ- አለችኝ።
እ?
ወደ ተመልሷል ተመልሷል ወደ account ላይ ተመልሷል አለችኝ እኮ
ወደ account ቢመለስ ማለት ነው failed ይልና ይመለስ አ።
ነበር ወደ account። ተረዳኛ? status ኡ failed ነበር የሚሆነው processing ሳይሆን failed ነበር የሚለው።
okay መጠበቅ አለብን ማለት ነው።
አዎ ትንሽ ጠብቀው ይገባል አልሽ።
እስከ ጠዋት አስራ ሁለት ሰዓት ላይ እስኪባል እስካሁን ድረስ አዎ አንዳንዴ በቻፓ የሚደረጉ transaction ኦች ላይ ስለሚቆይ ነው። እሺ እኛ እናሳውቃቸዋለን ያስገቡልናል እንጂ ወደ እኛ አልተመለሰም። ብር ቢመለስ ኖሮ failed ይል ነበር status ኡ። እሺ
አይ፣